ቺፕ ተመስል ነው ሰላም
ኦርደር አድርጌ ነበር እና ዘገየብኝ። እንትን የጥቅል ጎመን
ኦኬ። እሺ፣ እሺ።
ጥቅል ጎመን እና ሽንኩርት የሽንኩርት እንኳን ኮድም አልገባልኝም። ያው ጥቅል ጎመን ኦኬ፣ ከብቶ በዚህ ነው የተላከው። በዚህ ነው በዚህ።
ኦርደር ያደረጉት ቁጥር አዎ፣ አዎ።
ዮሐንስ በሚል ነው አይደል? እሺ። ኦኬ። ግሩፑ ስንት ሰዓት ነው የሽንኩርቱ?
የሽንኩርቱ ስንት ሰዓት ነው? አራት ሰዓት ምናምን አካባቢ ነው ከደኛ ከአምስት ሰዓት ኦኬ። አዎ አሜሪካ ለዛ ነው ለነገ የሆነበት ኦርደር ከሁለት ሰዓት እና እስከ አንድ ሰዓት ነው አክሴፕት እያደረገ የምንቆየው እና ኦኬ ሽንኩርቱ ለዛ ነው ዛሬ አይደርሶት ለነገ ነው ኦኬ።
የሚሆነው ሽንኩርቱ።
ኦኬ። እንትኑ ይመጣል ከ- እንትን ከቤት ጥቅል ጎመን አዎ ካቤጁ ይመጣል። አዎ ድራይቨር አሳይን ተደርጓል። የድራይቨር ስር ክርስቶስ
ድርሳስ በአጋጣሚ ግን ደግሞ ከወጣ ወይ አዎ ችግር የለም። ይቆዩ መልሶ የደውሉ ካልሆነ ስልክ ይቀበል።
okay፣ እሺ፣ thank you። እሺ።